ሄሎ ጤና ይስጥልን በሽት ቤት
ሄሎ ጤና ይስጥልን።
እንትን ፈልጌ ነው ብር ውዝሮ አድርጌ በሱ ቤት ላይ ወደ ቴሌ ብር ውዝሮ አድርጓል፣ ግን አልመጣኝም። ብር አልገባኝም።
ወደ ቴሌ ብር ምን መስክም? አዎ
ስንት ብር ነው?
ሁለት ሺህ መቼ ነው? አሁን ነው?
አሁን አይደለም ትላንት ወደ ደውል ደውዬ ነበረ።
እሺ የቤት ቤት ቁጥሩ ነው ይንገሩኝ እስኪ።
ይሄ ነው ይሄ ነው።
ከትናንት ወዲያ ነው ያልከኝ?
አዎ
ከትናንት ወዲያ ነው አይደል?
አዎ ከትላንት ወዲያ ነው። ወደ ሱዴት ቴሌ ብር ማለት ነው።
ከትናንት ወዲያ ስንት ነው?
ሁለት ሺህ
አንዳንድ ሺህ አርገህ ነው እንዴ ያረከው?
አንድ አንድ ሺህ አይደለም ሁለት ሺህ ነው?
ሁለት ሺህ ብር ነው።
አ voucher ነው ያደረከው? እሺ
voucher አ voucher ነው ያደረከው።
አልመጣ ግባ።
account ላይ ነው ያለው ብሩ። voucher ነው ያደረከው
እሺ
እና እንትን አድርግ
እንዴት?
ቤስት ቤት አ፣ account ላይ ትገባና
እሺ account history የሚል አለ
account history የሚል አለ። አዎ
እሺ እሺ እዛ እዛ ላይ voucher history የሚል ታገኛለህ።
እሺ እሺ
እሱ ላይ ገብተህ እንትን አድርገው። እሺ ወደ ቤስት ቤት account መልሰው እሺ voucher እሺ ኮዱን ወስደህ ማለት ነው። እሺ
እሺ እናመሰግናለን።
ችግር የለውም።